ያስልኝ
ከትላንትና ወራ ብር አርባ ብር አስገብቼ እስከዛሬ ድረስ አልተመለሰም።
አመልክተው ነበር ደንበኛቸው።
አመልክቼ ነበር። ቴሌግራም እኮ አናገርኳቸው። የለም አይመለስም። ትንሽ መለሰ። ከዛ ቀና ስልክላችሁ ድጋሚ አይመለሱልኝም።
እሺ፣ በዚህ ቁጥር ነው የተመዘገቡት።
ኪት ላይ ነበር። አዎ
ስሙት ንገሩኝ።
የ CBE ብሬ ወይስ
ከየት ወዴት ነው ያስተላለፉት? ከ CBE ነው ከቴሌ ብር?
ከ CBE ብር ነው game ውስጥ ያስገባው?
እሺ፣ የ CBE ውን ይንገሩኝ።
ሙሳ አዲ ነው የሚለው።
ማን አሉኝ?
ሙሳ አዲ
እሺ፣ ደመኛችን መስመር ላይ ጠብቁ። መስመር ላይ ያሉ ደመኛችን እ መስመር ላይ ስለጠበቁ እናመሰግናለን። ደርሰ የሚመለከተው አካል ተላልፎለታል። እስካሁን የደረሰ
አሁን ይደርሰናል።
አይ የደረሰን ምንም አይነት ምላሽ የለም። ባለሙያዎች አይ።
ሲጨርሱ ደውለን እናሳውቆታለን።
መቼ ነው የሚጨርሱት?
ቀንና ሰዓቱን አናውቀውም ደንበኛችን።
አይ አይ እሺ ያዡ፣ ስለተረዱ ያዡ እናመሰግናለን።
አይ
ሌላ የምረዱት ነገር አለ?